Hello hello hello hello hello
ሄሎ
ሄሎ ሰላም ነው ሰላም አደራችሁ።
እንዴት አደርክ?
ነብዩ ነኝ ከወላይታ እሺ ነብዩ፣ ተቸገርኩኝ እኮ ዲያር ላኩልኝ ብዬ እኮ ቴክስት አድርጌ ነበር።
ዲያር ምንድን ነው የምልክልህ ነብዩ?
የሆን ግን ሾፖችን እኮ ጽፌ ልኬያለሁ ለመክፈት ፈልጌ ነው።
ምን ፈልጌ?
ሾፕ ሾፕ ሾፕ ይሄ ከቄራን ቄራልቱ ነው የሚለው አ አ
በቃ እሺ ነብዩ፣
በእናትሽ ይሄ እሱ ነው
ሳይሆን አን- አንተ ሾፕ ላኩ እና ሲዝን ትሮ ችግር የለውም በቃ እሺ
እሺ